እንትን የማይስተላለፈው ትኬቱን ቆርጬው እና በመሀል የበላሁትን ban አደረገው አጠፋው የበላው።
okay እሺ፣ ትንሽ ጠብቀን እሺ። system የተስተካከለ ስለሆነ በመሀል ቆርጦ ወሰዱ። ሁለት ሰዓት አንድ ሰዓት
እሺ፣ ትንሽ ጠብቀን እሺ። ተስተካክሎ ሲጨርስ ይገባል። እሺ፣
አይደለም መግባት አይደለም እሱን አይደለም
ምንድን ነው የቆረጠ? አሁን አሁን ትኬቱን check ለማድረግ የግድ system ኡ መስራት አለበት።
ትኬቱን አይደለም እንትኑን ነው የምልሽ። በመሀል ቆርጦ ነው የወጣው። የቆረጥኩትን በመሀል እሺ
ባደረገው ጠፋ። የቆረጥኩትን እየበላው ማለት እኮ ነው።
አዎ፣ እንትን ነው connection ኡ ስለጠፋ ነው። ልክ እንትን ሲል ይመለሳል ሲስተካከል የቆረጥኩትን የቆረጥኩትን ራሱ አንድ ሰዓት የቆረጥኩት ከሀምሳ ስምንት ደቂቃ ላይ ትኬቱ ትኬቱ ከነ እንትን ሙሉ ነው የጠፋው።
እኮ history ው በሙሉ አይደል የጠፋ?
ሙ- እዛ ላይ እንትኑ ላይ ሳየው የለም። በመሀል የቆረጥኩትን የበላው በመሀል የለም።
እኮ ቆይ አንድ system ይስተካከልና check እናደርግልሃለን። እሺ በእኛ side ም ስለማያሳይ ነው።
እሺ እሺ
እሺ